ጤና ይስጥልን በሽታ ቤት
አረካቴ አረካቴ ሌ ነኝ ብሩክ ነኝ።
እሺ ብሩክ እሺ ምን ነበረ?
አረካቴ ሌ አምስት ውሻ ሪዛልት ብቻ ነው ያሳ- ሲሮጥ አይ- አያሳይም።
ሲሮጥ አያሳይም?
አዎ ቪዲዮ ነው የሚያሳየው?
ቪዲዮን አያሳይም። ያኛው አዎ፣ ተሳክቶ ሪዛልት ነው።
ያኛው ደግሞ ተበላሽ።
ኦኬ እሺ ቃ አንዴ እሺ ላሳውቅልህ።
እሺ
hello ብሩክ hello hello hello mute አድርጉት። ሙዚቃ ይዘፍንልኛል። አይ ሙዚቃ እኮ እ? አዎ አድርጉ። እኔ እኔ ያደረኩበት ከዛ ሳደርግ ነው።